ሊወጣ ስለሚችል traditional ምለጋ
የሆነ ቤት ላይ deposit አድርጌ እሺ withdraw አድርጌ ገና pending እያለ ነው አልወረደም።
hello
እ አይሰማም ይሰማል። እሺ ስልክህን ትነግረኛለህ?
እ ስልክህን እ
ያለን ስልክህን የቤት ወይስ
ዜሮ ዘጠኝ ወይ እሺ
አስራ አምስት እሺ
አርባ ስድስት እሺ
አስራ አንድ እሺ ዜሮ ሰባት ሁለት ቀን ነው ገና pending እያለ
ሲሰራ ቆየ። ስንት ብር ነው ወንድሜ?
እ አንድ አምስት መቶ ብር አንድ ሶስት መቶ ብር
አምስት መቶ ብር እና ሶስት መቶ ብር አዎ አንድ ላይ ነው አምስት መቶ ብሩ
አዎ አምስት መቶ ብር አንድ ላይ ነው ሶስት መቶ ብር አንድ ላይ ስምንት እሺ መቶ ሶስት መቶ ብሩ መቼ ነበር እ፣
እ፣ withdraw ያደረከው?
እ፣ በሰላሳ ቀን ሁለት ቀን ሆነው
ቼክ ማድረጉ
እስኪ ይችላል እ፣ አገኘሽ ቆይ እያየሁልህ ነው አንዴ ቆይ።
እሺ
አዎ በዚህ የለም
እ?
ወይ መልሼ ልደውልልህ ወንድሜ?
እሺ እጠብቅሻለሁ እሺ